Hello Hello ሰላም ጤና ይስጥልን Best Bet ሰላም ነው እናቴ ዮሐንስ አለን፣ ነኝ ምን ነበር?
ከጎንደር እሺ ዮሐንስ ምን ነበረ ትናንትና እንደ ትናንት ነው Kiron ኦቹ አልሰራ ብለው ነበረ እ?
Kiron ኦቹ በሙሉ አል- እየሰሩ አይደለም ሌላ ሰው አልደወለላችሁ
መቼ ትናንት ነው ዛሬ አይ ትናንትም እንዲያጋጥሙ አስተካክላችሁ ነበር የሁሉም ሰው እስቲ እስካሁን ያለን የለም እሺ አሳውቅላለሁ Kiron ነው ማ- ማን አለ ብሩክ ወይ ተስሻሉ ትናንት እነሱ አሉ።
አዎ ተስፍሻለሁ ታገናኝ እሺ እሺ
Hello አዎ ተስሽ ወይኩኝ ሰላም ነው አለ ይመስገን ሰላም ነው አለን አለን አለን እንትሎች Kiron ኡ እያስቸገረን ነው እንደ ትናንት ነው እንደ ትላንት ነው እያለ ነው አዎ ሁለት ሶስቱም ሱቆች የሚገርም በቃ አይደለ አዎ በቃ አንድ ጠብቀኝ ሲሆነ ልንገራቸው ነው ምን እንደሚሉ ነግሬ in case ካስፈለገ ልትልክልኛል ጠብቀኛል
እሺ እሺ